ሄሎ ጤና ይስጥልን ምሽት ቤት
እንትን ነበረ ትላንትና በቦቸር ዊዝድሮዋል እየው ነበርና እሺ በመሀል ስልክ ተደውሎብኝ እንትኑንም ቁጥሩንም ላገኘትም ነበረ አንድ ሺህ ብር ቦች ነበረ እኮ ቮቸር ሂስትሪ ውስጥ እኮ ማግኘት ይችላል ቦቸር ሂስትሪ ውስጥ ራሱ ቁጥሩ ይሰጠኛል የአካውንት ሂስትሪ ላይ ገብተህ እሺ አካውንት ሂስትሪ የሚለውን መርጥ ትገባና ቮቸር ሂስትሪ የሚላለ ከላይ እሺ ላይ ስትገባ አንድ ሺህ ብሩ voucher ኮዱን ታገኘዋለች እሺ እሺ እሺ
ችግር የለውም እሺ